bakıyor. አሁን ኦክቶበር ነበርን። አሁን እ ኖቬምበር ሄሎ ወይ ቤካ እንደምን ነህ?
አለ ደህና ሰላም ነው?
እግዚአብሔር ይመስገን።
ወለን ትዝታ ነኝ።
ብዙ እንዴት ነሽ?
ሁሉም ሰላም ነው?
ደህና ነሽ?
አለሁ እግዚአብሔር ይመስገን።
አለሽ?
አዲስ ያው አይተዋላ ታርጌቱን
የትኛውን ነው?
ግሩፕ ላይ የተፖሰ ፎዚ የፖስተችው
ይህ መቼ? ይህ ትናንትና ምን የተመሰለው ነው?
አ ትላንት እሺ እና ያው ታርጌቱ ማሟላት አለበት። አንደኛ ነገር ያው አንተ already እየላክልኝ ነው፣ ያው ልንገር ብዬ ነው ያው የምትሰራውን በቀን እየላክልኝ ነው።
አይ።
emergency ም ካለ በየቀኑ ለኔ እንድልክልኝ ማለት ነው።
እ፣ ዛሬ- ዛሬ active የሚደረጉ አሉ። normally አዎ፣ የባለፈው ወር already achieve ተደርጓል።
ያው ባለፈው የላክልኝን አይቻቸዋለሁ። ሁሉም active ነው።
የተደረጉ ናቸው።
አዎ፣ ዛሬ ከባለፈዎቹ የነበረው ማለት ይቀሩታል።
ነው። እህ።
አዎ፣ ከባለፈዎቹ ይቀሩታሉ ገና አሁን ዛሬ ምናምን active አዎ ግን የሚደረጉ ማለት ነው።
የባለፈዎቹ ተመዝግቦ active ካልሆኑ በአሁኑ ወር ነው የሚያዘው ዞሮ ዞሮ እ፣ በዛኛው ወር ነው አድርጌ የተሰራው
registration so ወደዚህ ነው የሚመጣው። እ?
እህ።
በዚህኛው ተመዝግበው ግን active ያዘው ካልተደረጉ እኮ በአሁኑ ወር እንይዛቸዋለን።
registration ተሰርቶ active ካልሆኑ ማለት ነው።
አዎ active register ተሰርቶ active ካልሆነ ያው active ሲሆን አይደለ system ላይ የሚታየው አዎ active ያደረክበት ቀን ነው የሚታየው። ስለዚህ አሁን ነው October ላይ November ላይ ቢሆን በዛ ነው November ላይ ነው የሚያዘው።
የሚያዘው። okay እሺ። አይ እንደዛ ከሆነ አሪፍ በቃ ዛሬ active የሚደረጉ አሉ።
አዎ፣ ሰጥቻለሁ። እሺ ማታ ላይ ሪፖርት ሰጥቻለሁ።
እሺ፣ ማስጠንቀቂያም አሉ።
እሺ ቤት እሺ እሺ።
መልካም ቀን ይሁንልህ።
ያው ላይ እሺ መልካም ቀን።
ቤት እሺ እሺ እሺ እሺ